ሄሎ ጤና ይስጥልኝ።
ሌላ
ጤና ይስጥልኝ።
እሺ
ጤና ይስጥልኝ።
ሌላ
ሳኖት
ሌላ
አቶ አድቅ ኖት አዎ ነኝ።
ከአሪፍ ፔፐር ደውሎት አሁን ደውለውልን ነበር።
አዎ ደውዬ ነበር።
ዊዝድሮ ብር እንዳደረጉ አሳውቀው ነበረ።
አዎ
እ ፎቶም ልክ ያለው ብለውን ነበረ፣ ግን ፎቶን ማግኘት አልቻለም። በድጋሚ ይልኩልናል።
አዎ ልክ ነኝ። ልክ እሺ ከሙሉ ስሞት ጋር አንድ ላይ አድርገው ድጋሚ ይላኩልን።
ነኝ።
እናመሰግናለን። መልካም ቀን